hello
ጤና ይስጥልን።
ሰላም፣ እንዴት ነሽ?
እግዚአብሔር ይመስገን አባት።
አለን። ቅድም ስልክ ሰጥታኝ ነበር ሴላሪዮ ብላ እዚህ ወሎ ሰፈር ለማየት ስንመጣ ግን post የተደረገው አይደለም መኪናው።
ሴላሪዮ ሁለት ሺህ ስንት ነው?
እ፣ ሰማያዊዋ ሁለት ሺህ ሀያ አንድ ተብሎ ነበር የተፖሰተው።
አ- እሺ
እ?
እኮ ሁለት ሺህ ሀያ አንዷ ሳይሆን ሁለት ሺህ አስራ ሁለቷ ነው አሁን ያለን።
ሀያ አንዱ ተሸጧል።
ሀያ አንዱ የለም አሁን
እሺ፣ እሺ